ጤና ይስጥልን ቤስት ቤት ቤቲ ነው የምንረዳው።
አብሮ ስልን የትኬት ጥያቄ ለማቅረብ ነበረ።
ይቻላል። ካሸር ኮድ ንገረኝ።
አስራ ሁለት ሀምሳ አምስት እሺ
ዘጠና ሰባት ሀምሳ አምስት
እሺ ሎስት ሆኗል። እሺ በአምስት ጨዋታ ወድቀዋል።
አምስት ጨዋታ በአምስት ጨዋታ
እሺ። ሌላ ልንገርሽ
እ
ሌላ ልንገርሽ እሺ
አስራ ሁለት ሀምሳ ዘጠኝ እሺ
ዘጠና ሁለት ዘጠና ስምንት
እሺ እሱም እንደዛው በአምስት ጨዋታ